ጤና ይስጥልኝ አሪፍ ነኝ። በኩል ምንድርዳው
ኤዱ አግኝተን ነበረ።
አገኙት?
አዎ አገኘ ነው።
እሺ ስክሪን ሻት አነሱት እና ይላ- ይላኩልኝ ያንሱት እና እሺ ቅድም የተጠሽኝ ስልክ አልሰራ አለኝ። ዜሮ ዘጠኝ
ዘጠና ሁለት ዘጠና ሁለት አስራ ሶስት ዜሮ አምስት እንትን ያልሽኝ ዜሮ አምስት እ ዜሮ አንድ ነው ያልኩት ዜሮ አንድ ሀምሳ አምስት ዜሮ okay ዜሮ አንድ አምሳ አምስት okay እሺ።
አዎ፣ አሁን አስታውሽ- በእሱ በቴሌግራም ይላኩልኝ። እሺ።
እሺ።
እሺ የቴሌግራም ስሞትም ማን ነበር ያለኝ እንዳውቀው ታሜ or ታምራት ምን አለኝ
ታምራት አረጋኝ ቴሌግራም ታምራት ትክክለኛ አረጋኝ።
ስም።
እሺ፣ አዎ።
እሺ። ይላኩልን በማያችሁ መልካም ቀን እሺ።